ጤና ይስጥልኝ ከኢትዮ ቴሌ ማዕከል በአካባቢዎ ላስተዋውቅዎ?
ጤና ይስጥልኝ ሙሉጌታ እንዴት ዋላችሁ?
እግዚአብሔር ይመስገን እንደምን ዋሉ?
እግዚአብሔር ይመስገን flight reserve ማድረግ ፈልጌ ነበር አላችሁ አይደል?
አለ ከየት ወዴት ነው የሚፈልጉት?
ከባህር ዳር አዲስ አበባ ማነው ከአዲስ አበባ ባህር ዳር እሺ ለመቼ ነው የሚፈልጉት?
ለነገ ወይም ለሰኞ እም፣ እስቲ እስከ በዓል ድረስ ሙሉ ነው የባህር ዳር flight። እስቲ ለማንኛውም check ላድርግ ነው።
በኤኒ ፍላይት ቪአይፒም ይሁን ኤቨሬቲዝ አዎ even የተጨመረ flight ሁሉ ነበረ። እሱ ሁሉ ሙሉ በሙሉ ነው ያለቀው። በጣም ይቅርታ እንጠይቃለን። ከበዓል ቀን ወዲህ ምንም አይነት flight የለም።
okay thank you በጣም ይቅርታ እንግዲህ በዓል ስለሆነ አሁን ሰሞኑን ብዙ ሰው ስለሚገዛ ነው። እሺ
ትክክል incidentally ነው የኛ movement ለዛ ነው
maybe ተጠባባቂ የሚያዝለት ከሆነ አየር መንገድ ቢደውሉ የተሻለ ነው። እሺ
I don't think so አየር መንገድ እንኳን ተጠባባቂ መያዝ አቁመዋል። እስቲ I'll try እሺ እሺ ስለደወሉ እጅግ በጣም እናመሰግናለን። መልካም ጊዜ ሆን ነው።
እኛም እናመሰግናለን።
እሺ።